hello ጤና ይስጥልን አባይ fish ን አይደለ ከቢዩ delivery ነው የምደውለው ዘጠና ሰባ ሰባት ዜሮ ስድስት order ነበረን አይደል እናንተ ጋር እ ስንት ደቂቃ ይፈጃል ከዚህ በኋላ
ቆየ እኮ ከታዘዘ
እሱማ ቆይቷል ከታዘዘ አልደረሰም ብዬ ነው order ኡ አልደረሰም አይደለ ለ driver ኡ አልሰጣችሁትም አልሰጠነውም አልመጣም
አልመጣም driver ኡ አዎ እሺ ቆይ check ላድርግልሽ እንደገና check አዎ፣ ግን ላድርግ አልቋል order ኡ አዎ ቆይ check ላድርግ
አልቋል order ኡ
ሄሎ ሄሎ አልቋል አዎ አዎ አልቋል ቆየ እኛ አልቋል?
ከአስራ አምስት ደቂቃ ምናምን በላይ አይፈጅም
እሺ እሺ እሺ